ሰላም ጤና ይስጥልኝ። ቤት ሜስ ከነዩ አኮምዳዳው አይ ቅድም ጊዜ ስድስት መቶ ብር withdraw አድርጌ ነበረ በቻፓ።
እሺ
አይ ብሩ እስካሁን አልገባም።
ስድስት መቶ ብር አዎ ይሄ ነው የቤት ቤት ቁጥር አባ እ የደወልክበት ነው የቤት ቤት ቁጥር?
አይደለም እሺ ንገረኝ የቤት ቤት ቁጥር።
ዜሮ ዘጠኝ እሺ ሰባ አምስት ሰባ አምስት አርባ ስምንት አርባ ስምንት ሰላሳ ስምንት ሰላሳ ስምንት አስራ ዘጠኝ